ሄሎ
አቤት ጤና ይስጥልኝ።
አብረስልኝ እሺ እንትን አስተያየት ምናምን ብሎ የመንዲዳ መኪና ከጠዋት ጀምሮ ቆመን አሁን እስካሁን ምንም አላገኘም።
የት
የመንዲዳ እ ጀርባ ብርሃን ማለት ከጀርባ ብርሃን ቆመን እ ወደ መንዲዳ የሚወጣ መኪና ሊመደብልኝ አል- አልቻለም።
መንዲዳ
አዎ አዎ።
ትኬት ከኛ ጋር ቆርጣችሁ ነው?
አይ ቆርጠናል። መኪና የለም። መኪና ሳይመጣ ትኬት አንቆርጥም ብሎ ይኸው ተሰልፈን ቆመናል።
እኮ ታዲያ መኪና ካልመጣ እንዴት ይቆረጣል ታዲያ?
አይ አይመደብም መኪናው።
እ፣ መንገድ ትራንስፖርቶች ምናምን ናቸው የሚመድቡት እኮ። ትኬት ደግሞ ቆርጣችሁ አጉል እንዳትሆኑ ነው።
ነው አዎ መኪና ሲመጣ ብለዋችሁ ነው አይደል?
አዎ መኪና ይምጣሉ፣ ግን ይኸው ከጠዋት ጀምሮ እስካሁን ቆመናል።
ያው በቃ እነሱም እንደዛ ነው። መኪና ሲመጣ ይቆርጡላችኋል።
ነው ለዛ እንዳትጉላሉ ነው ለእናንተ።
ያው ያው ተጉላላን እኮ ከዚህ በላይ ነው መጉላላት ምናምን ተጉላላን። ከዚህ በላይ ነው መጉላላት አለ። ከጠዋት ጀምሮ እዚህ እኮ መኪና ካልመጣ እኮ አባቴኛ ምንም ማድረግ አንችልም።
ያው እንግዲህ እሺ፣ ጭራሽ የተሻለን ነገር እናመጣለን ብላችሁ ጭራሽ ጭራሽ እናስተካክላለን። እሺ
እኔ ምንድን ነው ታዲያ ጥቅማችሁ እንደዚህ ወከተገላት
እኮ አናግራችኋለሁ አሁን እኔ